ሄሎ ጤና ይስጥልኝ።
አብሮ ስለ ሰላም ነው።
ሰላም እንዴት ነህ?
ትኬት አልበረልኝ ነበር።
እሺ ካሸኩዱን ንገረኝ።
አስራ አንድ
እሺ አንዴ አስራ አንድ አስራ አንድ ሰላሳ ዘጠኝ እሺ
ሰማንያ ሶስት እሺ ሰባ ሶስት
እሺ አንድ ጨዋታ አለ። ሌላውን አርሙልሃል። እሺ አ- የቀረውን ጨዋታ ከአራት ሰዓት በኋላ ነው። እሺ
አረ ሰባ አዎ ከአራት ሰዓት በኋላ እሺ እሺ void የሆነ match አለ። void ይሆናል። እሺ ከአራት ሰዓት በኋላ እሺ እሺ